Hello Hello
አቤት አቤት Hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ሰጠኝ
አዎ
ከ We Plus Solution ነበረ ምደውልሉት።
እሺ እሺ
Company ያችን አሁን ላይ አንድ develop አድርጓል እና
እም፣ App ኡ ላይ ከሀምሳ በላይ service ኦች አሉት። ከነዛ service ኦች መካከል አንዱ እናንተ የምትሰጡት service ነው እና እ፣ አሁን ላይ Register እያደረግን ነበረና ፈቃደኛ ከሆኑ እንዲመዘገቡ
ምንድን ነው የሚለው app ኡ ምን አይነት ነው? Website ነው ወይስ app ነው? App ነው።